hello
አቤት ጤና ይስጥልን ቤት ቤት አብሮች ስለ እንትን አሁን አንድ ሺ አራት መቶ ብር transfer አድርጌልህ በዚህ ስልክ።
እሺ አንዴ check ላድርግልህ ጠብቀኝ እሺ እሺማ ዘጠኝ መቶ አንድ ሺ ብር ከአንተ ጋር አንተ ከሰጠ ቅጣት አለው ስለበለው እቀጣለሁ።
ዛሬ ነው አይደል አዎ አሁን ከአስር ደቂቃ ምናምን
ኪዳነ ማርያም አይደል አዎ አዎ እሺ processing ላይ ሆኗል እሺ ትንሽ ጠብቀው pro-
እሺ እሺ እሺ መልካም ቀን እሺ እሺ እደውላለሁ።